ሄሎ ወይ ሰላም ነው።
ሰላም ጤና ይስጥልን። በች ቤት
አውቸር ላይ ያለውን ብር ወደ አካውንት ለመመለስ ብዬ እምቢ አለኝ። ወይ ወደ ወደ ቤት
እ ስንት ብር ነበረ?
ስምንት መቶ ብር አለ፣ አንድ ሺህ ብር አለ፣ ሶስት ሶስት መቶ ብር፣ ሶስት መቶ ሀምሳ ብር ብዙ ብር ነው ያለው ዛሬ።
መቼ ነበር ያረከው?
ቆይቷል። አሁን ከጀመርኩ ጊዜ ጀምሮ እዛው ፔንድ ፔንዲንግ ያደርጋል፣ fail ም ያደርጋል።
ቀኑ በስንት ነበረ?
ኧረ ቀኑን November ሀያ ስድስት አለ ከዛ በፊትም አለ ወር ይሆናል ከጀመርኩት ወር እሺ ቴሌግራም ላይ ትጽፍልኛለህ? step ኦቹን እዛ ላይ ላክልክ፣ እንዴት ወደ account መመለስ እንደምችል ወደ Best Bet account ክ።
አዎ
ቴሌግራም ትጠቀማለህ?
አዎ እጠቀማለሁ።
እሺ ቴሌግራም ላይ ሀያ ትለኛለህ?
እልልሻለሁ እለሻለሁ። አሁን እሺ በቃ ግን ያለውን ብር አይደል ንገሪኝ እስኪ አሁን እሺ ቀኑን በስንት አልከኝ? ሁለት account ነው ያለው ዘጠኝ ብሎ እና ዜሮ ዘጠኝ ብሎ የሚጀምር እ ሁለት account አለ ዘጠኝ እና ዜሮ ዘጠኝ ብሎ የሚጀምር የትኛው ነው?
ዜሮ ዘጠኝ አስራ አንድ ነው።
ዜሮ ዘጠኝ ብሎ የሚጀምረው ነው።
አዎ ዜሮ ዘጠኝ አስራ አንድ እሺ November ስንት አልከኝ?
November ሀያ ስድስትም አለ ከዛ በፊትም አለ። አሁን ቀኑ እንደዚህ አላስታውስም ውዴ። ገብተሽ ይልኝ እስኪ ኮምፒውተር ላይ ስላለች።
እስቲ ቆይ በቀኑ ማግኘት ስለምችል check ላድርግልክ።
አዎ Nove- አሁን ይሄኛው November ሀያ ስድስት ይመስለኛል። እንትን ቴሌግራም ላይ ልክልሻለሁ እኔ።
እሺ
እሺ ላክልኝ። እሺ